ጤና ይስጥልኝ ማሊባባ
ስልክ ሰጠሽ ነበር ምናልባት ተሳስሽን።
እሺ የምን ነበር መቤት ራንክ ራንክ የቆዳ እሺ የትኛውን ነው የወሰዱት
የለቡንና የወሎ ሰፈር
እሺ ዜ- እ፣ የትኛው እኮ ልስጦት ዜሮ ዘጠኝ ዜሮ ሶስት አልኩት
እሺ ቆይ አንዴ ይቅርታ ነው ዜሮ ዘጠኝ
ዜሮ ሶስት
እሺ ዜሮ ሶስት አርባ ስድስት
አርባ ስድስት አስራ ስድስት አስራ ስድስት ሀምሳ ሶስት
ሀምሳ ሶስት ወይም ዜሮ ዘጠኝ አርባ ሶስት ብለው ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሶስት ጊዜ
ስንት ዜሮ ዘጠኝ ብዬ ዜሮ ዘጠኝ አርባ ሶስት ብለው እሺ አርባ ሶስት ብዬ እሺ ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሶስት ጊዜ እሺ እማ እሺ አመሰግናለሁ እሺ እናመሰግናለን እኛም